ቤተልሔም ነኝ። እባክዎ ልርዳዎት?
አላጥር ነኝ።
አብሮ ይስጥልን።
ፍሪጅ ለጥገና ቀን ነበር። ጠገን ምናምኖች ምንም አይ- አይ- አልሰራንም አልሰም
እሺ፣ ለጥገና ተወስዶ ሲመለስ አልሰራም አሉት።
አዎ ያሬድ ግሮሰሪ ኖት?
ያደርግ በተለያው እሺ፣ ሙሉ ስሞትን ይንገሩኝ።
አሳምረው አባተ
አሳምረውማ
አሳምረው አባተ
ም- እ፣ አሁን በደወሉበት ስልክ ይመዝገብ።
አዎ ራሱ እሺ፣ የት አካባቢ ነው የሚገኙት?
ጋርመንት ሰፈራ
ጋርመንት ሰፈራ።
አዎ ዋዜማ ሆቴል ዋዜ- ዋዜማ ሆቴል ገባ ብሎ
እሺ፣ ዋዜማ ሆቴል።
ገባ ብሎ
ከተሰራ በኋላ ምንድን ነው የሆነው?
ቀጣ ትናንት ነው ያመጡት። ሌላ እየተከተሉ ስንሰራ ነበረ። አሁን ከተወሰነ ሰዓት በኋላ ላይ ለኩሱት ትንሽ አረፍ ይበላሉ።
እሺ፣ ያንን ጭነው ሄዱ። እኛ ገገ- ገጥመን ጨርሰን ስንለኩሰው አይሰራም። አዳሽነን ተው ነው
አይ፣ ሲሰካ በርቷል።
ግን አይሰራም። በቃ የሞተር አካባቢ አይሰራም። ዝም ብሎ ምንም አይሰራም።
እሺ፣ ነገር ግን የድራፍት ማሽኑ ይነሳል፣ ግን ምንም ስራ አይሰራም።
አዎ
እሺ፣ ደንበኛችን ቅሬታውን መጥተው ወደሚመለከ እንዳስቀመ- አመጥተው እንዳስቀመጡት ምንም ነገር በፊትም እንደተበላሸ ነበረ። ያንንም መልሶ ምንም ሰርቪስ ያደረጉት
እሺ ደንበኛችን ቅሬታውን ወደ ጥገና ክፍል አስተላልፍ የሎታል ወይ የጥገና ክፍሎች በተቻለ ፍጥነት መጥተው መልሰው ይሰሩሎታል። ሌላ አዎ ነገር- ለምን ቀጠኛ ሰጥተን ነበር። እስከ ቀጠኛ ሰጥተው የሰራ ነበር። አሁን ቀጠኛ በመውሰዳቸው ተቆርቆሮ ያለ ስራው
እሺ በፍጥነት እንዲሰሩ ነገርላቸው ነገር የለም።
እሺ ልክ የላቸውም መጥተው ይሰሩሎታል በተቻለ ፍጥነት።
መልካም አመሰግናለሁ።
እሺ መልካም እሺ፣ እሺ። ሰላም ሰላም እሺ።